ጤና ይስጥልኝ አሪፍ ቤት ሎዛ ነኝ ባኮም ልርዳዎ አረ deposit ሳረግ ብሬን ያዙብኝ እሺ ደንበኛችን ወዴት ነበር deposit ያደረጉት ወደ ጃምቦ ቤት
ወደ ጃምቦ ቤት አ እሺ ደንበኛችን መች ነበር
ማታ ላይ ነው ደረሰኝን screenshot አድርጌ በቃ መቼ- መቼ አሉኝ ደንበኛችን ድምፆት ተቆራረጠብኝ ማታ ማታ ትላንትና ማታ አ እሺ ምን ያህል ገንዘብ ነበር
አረ ሀምሳ ብር ናት
እሺ ደንበኛችን ከቴሌብሮት ላይ ነው deposit ያደረጉት አ
እሺ አሁን በደወሉልኝ ስልክ ቁጥር ነው ቴሌብር የሚጠቀሙት አ እሺ ደንበኛችን ሙሉ ስሞትን ማን ልበል ሙራድ ረሺድ ማን አሉኝ ሙራድ
ሙራድ ማን ሙራድ ረሺድ
እሺ ደንበኛችን አሁን በምነግረው ስልክ ቁጥር
በል በእናንተ ስልክ ከሆነ ደረሰኙን screenshot አድርጌ ልኬላችኋል እሺ ደንበኛችን የቴሌግራም username ዎትን ይነግሩኛል
የሚሩ ይላል ስሙ
እሺ ሙሉ ስሞትን ሚሩ ሚሩ።
love የሚለው ነው ደንበኛችን አ
እሺ መዝግቤልዎታለሁ ሌላ የምረዳዎት ነገር አለ የለም ኧረ እሺ ስለ ደወሉ እናመሰግናለን አገልግሎቴ ላይ ያሉትን ሀሳብ አስተያየት ከሚሰሙት ድምጽ በኋላ ያስቀምጡ መልካም ቀን
እሺ